ጤና ይስጥልኝ። እንትን ነበረ በ Safari አይሰራም እንዴ? register ለማድረግ ፈልጌ register ይሰራል Safari እንዲ ያለኝ እኮ register የሚለው አልመጣ አለኝ። password አስገብቼ ምናምን ይሰራል። password ታስገባ ነው። password ስትጠቀም ማለት ነው ስምንት character መሆን አለበት at least። ከዛ ውስጥ ደግሞ አንድ capital letter፣ አንድ አዎ symbol እኮ ያለ እንደዛ ሞቼ እንትን አለኝ አልገባ አለኝ።
ምንድን ነው የሚልህ?
እም? እንትን የ registration እንትኑ active አልሆናል የሆነ shade አድርጎበት ነው ያለው።
አ፣ እንደዛ ሲሆን እንትን ሲል እኮ ነው password ብዙ ጊዜ በትክክል እንትን ሲል ሲቀር
check ላድርግ ወደ ግሚሽ